ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
የበስ ደንበኛ ነኝ።
ይቅርታ ድምፅ ትንሽ ርቋል ሄሎ ሄሎ
ሄሎ
ወይ የ- አይሰማም አይሰማም
ዜሮ አስር ሄሎ
ወይ አይሰማም ድምፅ ትንሽ ርቋል
አስር
ምንድን ነው ምን ችግሩን ንገረኝ መጀመሪያ የበስ ደንበኛ ነኝ።
እሺ ምንድን ነበር
አዎ የኮረኩ የማንቸስተር መለያ ጎል ስቴኩድ በአንድ ዳውት መለያ ለመውሰድ ፈልገን
ምን ለመውሰድ
መለያ ለመውሰድ ፈልገን
የመል መለያ
የማንቸስተር
ይሄ ቤስት ቤት የቤቲንግ ድርጅት ነው ሄሎ